ሄሎ አለሁ ደህና ነኝ፣ እግዚአብሔር ይመስገን። የተገበረ ፓስታ አላካችሁልኝም። ሌላ እቃ መቶልኝ ምን አሉኝ?
ሌላ ቺፕ ቺፕ ነው አይደል?
አዎ ነው።
እንትን በቃ በዚሁ ቁጥር ማለት ነው።
እሺ
እንትን ፓስታ ይቀረኛል።
ኦኬ በጣም አልመጣም። ሌላው ድል መቶልኛል። ስምንት ዘጠኝ ነበረ ከቤት አረኩ አይተሙ
okay አይተሙ ትንሽ እጥረት ስለነበረ ነው። ለነገ ይምጣልዎት።
በቃ ችግር የለውም ይምጣል።
እሺ ስልክዎትን አንዴ ይቅርታ ላስቸግሮት።
ዘጠኝ አስራ አንድ አስራ አንድ ሀምሳ ሁለት እሺ ሰማንያ ስድስት እሺ ሀምሳ ሶስት
ቦዚ ፓስታ ነው።
አዎ እሺ እሱ ይሄ ለነገ ይመጣልዎታል።
እሺ እሺ እሺ እሺ መልካም ምሽት። እሺ እሺ እሺ ቻው።